ሄደሽ የምትላፈው የለም ሰላም ነው ማዚ አለው እንዴት ነሽ?
አለን account ላይ አንድ ሺህ ብር አለ እንዴ? cash ምሰጥሽ እኔ cash ለሰው transfer እንድታረጊልኝ።
ወይ ሳርቸው ቆይ እስኪ ልየው እሺ አይመስለኝም ቆይ ወይ አይሞላ አረ ስንት አለሽ አረ እኔ- አንቺ ጋር?
ሰባት ሰባት መቶ ብር በቃ እሺ እ ሶስት መቶ ብር እኔ ለ እኔ ሶስት መቶ ብር ልላክልሽ ወደ አንቺ account ከ account ኤ ላይ ማለት ነው።
እህ ከዛ ከዛ አንድ ሺህ ብሩን በቃ ሰባት መቶ ብሩን እሰጥሻለሁ እጅ በእጅ ማለት ነው።
okay እንድትልኪልኝ ለአንዲት ልጅ ፈልጌ ነው። እሺ